ሳራ እኔ የምልሽ ዶክተር ምስፋቅን ለሐሙስ ለእንትናም ንገሪያት። ለማን ነው ስሟ? ለ ንገሪ ለማንች ለዚች ለት- ለንግስትም ንገሪያት። ለትዕግስትም ሐሙስ ቀኑን ሙሉ መከላከያ አዳራሽ አለቃ ይፈልጉታል ቢያት። እ ለዶክተር ምስራቅ ደግሞ ወይም ስልኳን ላኪልኝ ካለ ካገኘሽ እንትን ላይ የጻፍኩ ነገር ይመስለኛል። ፈልጊውና ላኪልኝ ልደውልላት። በቃ አልበዛ አቶ በላይ እንዲደውልላት እኔ ከምደውል አንተ ደውልላት ወይ እለዋለሁ አቶ በላይ።
text ላድርግልሽ።
እሺ